ጤና ይስጥልን ቤስት ቤት ረዴት ነኝ። ምን ልርዳው?
እኔ ስለም ገንዘብ deposit አድርጌ ነበር እና ትናንት ማታ
እሺ ከዛ አልገባልኝም ካረኩት ውስጥ ማለት ነው አንዱ አልገባልኝም።
deposit ስታደርግ የደረሰ text አለ?
አዎ አለኝ እሱን text ቴሌግራም ላይ ላክልን።
ልክ ያለው እኮ እስካሁን የላኩ ነበረ።
እሺ ትንሽ system ስላስቸገራቸው ነው። እሺ ትንሽ ጠብቀን።
አዎ፣ ያረኩት ሁሉም ልክ ያለው ቅድም ያወራሁት ነበርና ከዛ አሁን text ኡን ላክልኝ ብሎ ከቴሌግራም አውርጄ ልኬላታለሁ።
እሺ ከሁለት ሺህ ስንት አድርጌ ነበረ አ- ምንም አልገባልኝ። አምስት መቶ አንዱ ቆርጦብኝ አላስገባልኝም።
እሺ እና እዛ ላይ check ያለውን- እናደርገዋለን።
እሺ እሺ